መልሶ ሄሎ ሄሎ ልጅ አለም ወይ እ customer ስልክ አያነሳም ብለኸኝ ነበር።
አ አንስቷል። እሺ አሁን ደውልለት።
እሺ መልሼ ልደውልልሻ
አንስቷል፣ ደውልለት። ለማንኛውም መልሼ ልደውልልሻ ከዛ በኋላ እ
አይ በአምስት ደቂቃ ውስጥ ነው የመለሱልኝ እነሱ። ስለዚህ እኛም ወዲያው ነው ያ- ያሳወቅንክ። complete በለው ልጅ አለም አይ
ኮምፕሊት የሁለት በለው።
ሺህ ብር ምግብ እኮ ነው እኮ complete በለው አ- አልለውም።
ትበው እንጂ